ቅዠት ነው ያሰብሽ ሁሉን እንቆቅልሽ ነው ገነቱም ሲኦል ሜዳው ገደል ነው አልማዙም ነሐስ ማሩም መሬት ነው እኔማ ካሃዲ ብዬን አልሰይምሽም ዘንድሮስ ዘንድሮስ ጠላሽን በየስም አልሰጠሽም አጀብ ነው ኮከብ ቆጣሪው አዋቂ በስቶ ማን ይመን ማን ይርታ በዳይ ተበዳይ ግራ ተጋብቶ አመጣ ፍቅር ፍርጃው እንጃልኝ መሰንበቻው እኔ እንጃልኝ መሰንበቻው ቀልዱን ታየቀን ቅዠቱ አብርጂው ነገር እሳቱን ያምጣልን እስኪ ምረቱን እምባ ከዓይንሽ ሽፋን ከቁንጭሽ ከዓይንሽ ዳር ሲታፈስ ሲቀዳ ብያኔው ተዛባ እውነት ነው ተባለ አረግሺ ባለዕዳ ፍርዱ ደፈራርሶ ጉሽ ሆኖ ባይጠራም ቅራሪው ባይቀርም በሰፈሩት ቁናን እያደር አንድ ቀን መሰፈር አይቀርም እኛው ተማምነን ፈርካል ያሳት ነው ስንክብ ኖረን ካፈራረስ ነው ቅዠቱን ሁሉ ነውን ነው ካለው ምኑን ከረምነው ምኑን ገፋ ነው እኔማ ብካሰስሽም አላድን ፍርድን ልቻለው ልቻለው ያቃጥነው እንጂ ይብላ ሆድ ሆዴን እንግዲህ በዳይ ተበዳይ እስከሚታወቅ ይበቃል በሆድ ቂም ይዞ ባፍ ከመታረቅ እንግዲህ ሳንተማመን እንዴት እንዝለቅ ዘንድሮስ ዘንድሮስ ስንተዋወቅ አንተላለቅ እኔማ በብቸኝነት